Hello. ሄሎ ሄሎ ወንድሙ ነኝ ሻወር እየወሰድኩ ወዬ ሄሎ ከኢትዮ መድስ ነው። እሺ ከኢትዮ ላት ነው።
ነገር ሻወር እየወሰደ ንገሪኝ፣ ችግር የለውም ነገር
መጥቶ እንዲል ነበር የተደወታ
ወዴት ነው? ቴሌግራም ነው የሚል ሊንክ ላካለት
ነግረው ነው ዩዘር ነግረው ነው
ነቅኛ ወይ ደግሞ እሺ የት አለሁት አ- እሺ ኢትዮ መቶ ሰላሳ
አት ኢትዮ
አት እ፣ ኢትዮ መቶ ሰላሳ ሰላሳ ብሎ ቴሌግራም ሲያደርግ ሰላሳ የግል ዩዘር ኔም ነው። እዛ ላይ መታወቂያ ፎቶ እምቢ ካለው ደግሞ ስልሳ አምስት እሺ።
ሰማንያ ሰባት call center ላይ ነግረኝ ስልሳ አምስት ሰማንያ ሰባት ስልሳ አምስት ሰማንያ ሰባት እሺ